ሄሎ ጤና ይስጥልኝ ቤተሰብ ኢስራኤል ነኝ። በኮም ልርዳው?
ሄሎ አቤት ጤና ይስጥልኝ።
ሶማሌ የለም?
ሶማልኛ የምትችል ሰው የለም? ኦሮምኛ ትችላለህ ወይ አማርኛ?
አማርኛ አይቻለሁ ትንሽ ትንሽ ትንሽ ግን ትንሽ በአማርኛ አዎ።
ስለ እሺ ያለፈው ሁለት ሁለት ላልጅ
ያለፈው ምን ሁለት ላልጅ
ሌላ ልጅ እሺ best bet ነው አድርገው
እ
best bet እሺ best bet ላይ ምን ከ- ከዛ ደግሞ አንድ ቅጣት አለኝ።
አንድ ቅጣት አለኝ አዎ ከዛ ማንም አል- አላክም እናንተ ጋር
እ አልገባኝም።
እኔ ምን አውቃለሁ እንደዛ ነው።
እሺ ወይ ሶማልኛ ከሆነ ቴሌግራም ላይ ትጽፍልናለህ? በጽሁፍ እንችላለን ማዋራት።
በቴሌ ብር
በቴሌግራም ላክልን።
እሺ በቴሌግራም በሶማልኛ ጽፈህ ላክልን። እሺ እሺ እሺ እንግዲህ